Hello ጤና ይስጥልኝ። ቃል ኪዳን ኢንተርቪስቲዎች ምን ልርዶ?
ውጤት ለማወቅ ብዬ ቼልሲ ስንት ለስንት ወጣ ትናንትና?
ምን አሉኝ?
ውጤት ለማወቅ ብዬ ቼልሲ ትናንትና ስንት ለስንት ወጣ?
እሺ ቼልሲ ከማን ጋር ነበረ?
ወልብስ ወልቨርሃምፕተን።
እሺ አንዴ መስመር ላይ ጠብቁኝ።
እሺ እናትዬ።
እሺ ከወልቭስ ሁለት ለአንድ ተሸንፏል።
ተሸንፏል።
አዎ
ህይወቴን አበላሸው። በእናትሽ በቃ አመሰግናለሁ የእኔ ቆንጆ።
እሺ መልካም ቀን።
ያው እኛ